ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ፍሊንት ስቶን ነው ምስል ነው የምንደርደሩት።
እንዴት ናችሁ? ሰላም ናችሁ?
አለን እግዚአብሔር ይመስገን።
አ- መመዝገብ የሚፈልግ ሰው ነበር። እኔ ባለፈ ተመዝግቤ ያለው ሌላ ሰው የተሰጠ ነው።
እሺ እሺ።
በቀለች አንድ ከበደ።
በልስማቸው።
በቀለች ከበደ።
እሺ ቁጥራቸውን እንግዲህ ስልክ የኔን ማድረግ እንችላለን? ያው በእኔ እሺ።
በኩል ይሄ አርባ ሰባት ቤቱ አ፣
እሺ
እናመሰግናለን።
እሺ። እናመሰግናለን።
መልካም ቀን። ቁርስ ብትጋብዙን ደስ ይላል።
እሺ እሺ።
ሰላም ወይ ደህና ዋሉ።
ቻው።